ጤና ይስጥልኝ ሬስቶሬንት ቤት ነው የምንወደው
ዊድሮው እንድታደርግልን አፕሩቭ እንድታደርግልኝ ነበር።
በዚህ ስልክ አ ስንት ብር?
መቶ ሀያ አምስት ነው መቶ እና ሀያ አምስት ብር
መቶ እና ሀያ አምስት ሺ አ
አንድ ሺ ቴክል አድርገው ብዬ ነው።
እሺ እሺ
እሺ ወደ ሀምዛ ስሄድ አይደለ አ አ አ አስራ ዘጠኝ ሰባ ዘጠኝ ሀምሳ አራት ስልሳ አ confirm አድርጌልሃለሁ process አድርገህ ስጨርስ ትገባልሃል እሺ አመሰግናለሁ።
ስለደወልን እናመሰግናለን። መልካም